hello hello ወይ ሰላም ነው ተቃራኒ order ይዤ ነበር
እሺ ሁለቱንም ንገረኝ
እሺ ዘጠና ዘጠና እና
ዘጠና ዘጠና እሺ ዘጠና ሰላሳ ስድስት
ዘጠና ሰላሳ ስድስት የትኛው ነው የሚወጣው መጀመሪያ የነገርከኝ አይደለ
የሚወጣ ዘጠና ሰላሳ ስድስት
እሺ ሌው ለማንኛውም እውነትሽን እኮ ነው ማን እሺ ቻናሌ ወደ አት እሺ የሚወጣ አለ መጀመሪያ የነገርከኝ ነው አይደለ? ከኖላ ሚት ሲኤምሲ እየሰራ ነው አይደለ?
አዎ ስሚት ነው የሚለው
ከቻኖሊ ኑድል ሰሚት ወደ አያት ዞን ነው የሚወጣል አይደለ?
የሚወጣልኝማ አይደለም እሱ አይደለም
ወደ አያት የሚሄደው ነው የሚወጣል። እሺ እሱ ገና አስራ አንድ ደቂቃውን ዘጠና ዘጠና ማለት ነው። ዘጠና ሰላሳ ስድስቱ ደግሞ ለእኔ የሚያሳየኝ ሰላሳ ደቂቃ ሆኖታል። እሱን ነው የምሰራው።
እሺ ችግር የለውም። እሺ pin ኡን check አድርጊልኝ። እሰይ፣ ያኛው ቆይ አንዴ ጠብቀኝ አንዴ።
እሺ፣ ደሞዝስ መቼ ነው? አሁን ቢይዘውም አሪፍ ነው።
እሺ ይኸውልህ ወደ አያት ዞን የሚሄደውን አስወጥቼዋለሁ። እሺ ሳሚ፣ እሺ፣ ደሞዝ መቼ hello ነው?
ሳሚ። ደሞዝ ደግሞ team leader ህን ጠይቀው እነሱ ነው የሚያውቀው።
እሺ፣ check አድርጊልኝ።
እሺ ሳሚ፣ እሺ